Hello hello፣ ጤና ይስጥልን።
አብሮ ይስጥልን። ሰላም ሮቤል ኖት?
ልክ ነው።
እንዴት ዋሉ?
ይመስገን አለሁ።
እ ከ We Plus Solution ነበረ ምደውልሎት We Plus እሺ።
እና አሁን ላይ company ያችን አንድ app develop አድርጓልና አሀ፣ app አሀ።
ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች መካከል አንዱ እናንተ የምትሰጡት service ነው እና እም፣ ምንም አይነት ክፍያ የለውም። ኦንላይን ግብይት ማለት ነው። ምንም አይነት ክፍያ የለውም። አሁን register እያደረግን ነው እና ፈቃደኛ ከሆኑ register እንዲያደርጉ ነበረ።
ይቻላል። እ፣ app ኡ ምን ነበር ያልሽው? ወይፒ We Plus Solution ከ Play Store ማውረድ ይችላሉ። የማይሆን ከሆነም በ text link ኡን ልከንሎት እንትን እንላል ፈቃደኛ ነው።
እሺ፣ link ኡን እጠብቃለሁ።
እሺ እሺ፣ እናመሰግናለን። መልካም ቀን።
አሜን።